ተቀንስ
ሄሎ ዘይነትን አብሮ ይስጥልን።
ከዩቲዩብ ላይ ነበር ስልካችሁን ያገኘሁት። ህጻን ለመጠቆም ነበር።
እሺ የስንት አመት ነው?
አምስት አመት
እሺ እ ፍት- እኛ ጋር ከሚቀርቡት ዙብሊንግ ልጆች ከሚቀርቡ ህጻናት አንጻር ፍጥነቱ ወይስ የተለየ talent አለው ወይ ያላት አዎ።
ሴት ነው ወንድ ነው?
ወንድ ነው።
እሺ እሺ ስሙን ይንገሩኝ። የህፃኑ ባሩክ
ባሩክ አዎ፣ ባሩክ
ባሩክ ማን?
ባሩክ ቢኒያ
እሺ አምስት አመቱ ነው ያሉኝ።
አምስት አመት አዎ፣
እሺ የቤተሰቦቹ ስልክ ቁጥር አሉት?
አዎ አለኝ።
እሺ ይንገሩኝ። ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ዜሮ ስድስት ዜሮ ስድስት አርባ አምስት እሺ ሀምሳ ዘጠኝ
ሀምሳ ዘጠኝ የት ነው አድራሻው?
እ፣ ጣፎ ኮንዶሚኒየም አካባቢ ነው።
እሺ የእርስዎን ስም ይንገሩኝ። ስሞትን የጠቆሙ ሄለን ሄለን እሺ ሄለን ማን?
እሸቱ
እሺ የእርስዎን ስልክ ይንገሩኝ እና እንደውልልዎታለን። ዜሮ ዘጠኝ ዜሮ ዘጠኝ አሁን የደወልኩት በየትኛው እንደሆነ እርግጠኛ አይደለሁም። ሀያ ሁለት
እሺ አዎ ሀያ ሁለት የሚል ስልክ ነው ዜሮ የደወሉት።
ዘጠኝ ሀያ ሁለት ሰማንያ ስድስት
ሀያ ሁለት ሰማንያ ስድስት ዘጠና ሁለት ዘጠና ሁለት ሰላሳ አምስት
እሺ እሺ ወረፋ ይጠብቁና እንደውልልዎታለን። ደውለን እሺ።
እናገናኝ እናናግሮታለን። ህፃኑንም ያገናኙናል።
እሺ እሺ እሺ እሺ እናመሰግናለን። መልካም ምሽት ይሁንልዎት።
አሜን